Hello, sir. I'm very sorry.
Hello Hello
Hello፣ አቤት።
የአቶ ቅዱስ ስልክ ነው።
አዎ ከ STEAM for Kids ነበር የምደውልልህ።
for Kids ደህና ናችሁ?
ደህና ነን እግዚአብሔር ይመስገን። እንዴት ነህ?
አለን ይመስገን።
አዎ አምስያስ የ summer camp class ወስዶ ነበር አይደለ?
በቃ ነው መልስ ልሰጡን ነው?
እ መልስ ልሰጡን ነው? መልስ አለ እናንተ ጋር
ምን አልከኝ?
መልስ ልሰጡን ነው ወይ?
አይ የ weekend class ልንጀምር እንደሆነ announce ላደርግህ ነበረ።
እኔ ደግሞ የተወሰነ ብር ቀርቷቸዋል ውሰዱ ልትሉ መስሎ። መች ነው የምትጀምሩት October five ላይ ምን ያክል ብር ነው የቀረበውት?
እንዴ? የቀረብንማ የለም። አይ ስትደውሉ ካለ ብለን
አይ ይሄንን announce ላደርግህ ብዬ ነው።
ሀያ ዘጠኝ August ምን ላይ ነው እንጀምራለን ያልሽው?
October five
በአማርኛ ማለት መች ነው?
እ በአማርኛ ደስ ከአንድ ወር ከአስራ አምስት ቀን በኋላ
በጣም ፈጠናችሁት። በጣም እኮ ፈጠናችሁ።
አረ ፈጠነ።
ማለት ያው ትምህርት ሲ- ይጀምራሉ እስከዛ አዎ እስከዛማ ይጀምራሉ። አዎ ከጀመሩ በኋላ ነው የሚሆነው።
Okay ዞሮ ያው መጀመሪያው አይቀርም እ፣ እንትን እንላለን እናስመዘግባለን። ይድረስና
Okay pl- placement ላይ ያዘለሁት
ነባር ነባር አይደለም አዎ አዎ ልክ ለዛ ነው ቅድሚያ እየሰጠነው ያለው።
Thank እናመሰግናለን። ቦታ ሞልቶባችሁ ነው?
አይ አለን ቦታ፣ ግን መጀመሪያ ለ retain ነው ቅድሚያ እየሰጠን ያለ ነው።
ጥሩ ቴንክ እናመሰግናለን።
እሺ መልካም ቀን።